በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹም እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። መዝሙር 131 ቁጥር 6
በቆመበት ስፍራ እንሰግዳለን። መዝሙረኛው ዳዊት በመጽሐፍ እንዳለ በድንግል ማህፀን ቆሞ ስላየነው የጸጋ ስግደትን እናታችን ይኸው ለቆመበት ስፍራ እንሰግዳለን። መዝሙረኛው ዳዊት በመጽሐፍ እንዳለ በድንግል ማህፀን ቆሞ ስላየነው የጸጋ ስግደትን እናታችን ይኸው። በሉቃስ ዘወንጌል የገብርኤል ሰላምታ የዮሐንስ እናት የኤልሳቤጥ ደስታ ከሰማይ ከምድር ምስክር ይዘናል። ለስሟ ብንዘምር ማን ይቃወመናል? ለቆመበት ስፍራ እንሰግዳለን። መዝሙረኛው ዳዊት በመጽሐፍ እንዳለ ድንግል ማህፀን ቆሞ ስላየነው የጸጋ ስግደትን እናታችን ይኸው። ከቀስተ ደመናት ምልክት ተሰጠን፣ አለፈ ያ ዘመን መስቀሉን ጨብጠን የመዳን ምክንያት ቀድሞ የተጻፈች ድንግል የአምላክ እናት ምልክታችን ነች። ለቆመበት ስፍራ እንሰግዳለን። መዝሙረኛው ዳዊት በመጽሐፍ እንዳለ በድንግል ማህፀን ቆሞ ስላየነው የጸጋ ስግደትን እናታችን ይኸው። ሰማያዊ ምስጢር ታምር የታየባት የሲና ጸባቶስ ነበልባል ያልበላት መዓዛዋ የሚስብ ቀና ደሞ ሽቶ ስደተ በጸጋ ይገባል እናቶ ለቆመበት ስፍራ እንሰግዳለን። መዝሙረኛው ዳዊት በመጽሐፍ እንዳለ በድንግል ማህፀን ቆሞ ስላየነው የጸጋ ስግደትን እናታችን ይኸው። የወርቅ ማዕጠንት ዕጣን የሞላባት የልባችን ተስፋ ምዕራገ ጸሎት ናት። የሕይወታችንን ወይን ያስሞላች በቃና ለጌታችን እናት ይድረሳት ምስጋና። ለቆመበት ስፍራ እንሰግዳለን። መዝሙረኛው ዳዊት በመጽሐፍ እንዳለ በድንግል ማህፀን ቆሞ ስላየነው የጸጋ ስግደትን እናታችን ይኸው። እግሩ ለቆመበት ስፍራ እንሰግዳለን። መዝሙረኛው ዳዊት በመጽሐፍ እንዳለ ድንግል ማህፀን ቆሞ ስላየነው የጸጋ ስግደትን እናታችን ይኸው።
ዳዊት